ሄሎ
ሄሎ፣
ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
comedy standup ኡን ቦታ ለማየት ፈልጌ ነበር።
የመቼውን አባ
በቅርቡ የለም?
ማስታወቂያ እንለጥፋለን።
okay፣ ማስታወቂያ ይለጠፋል?
አዎ፣ ምን ላይ ነው ገብቼ እንዳየው ማስታወቂያ?
ፌስቡክ ላይ፣ ቲክቶክ ላይ እንለቃለን። አሁን ለጊዜ የለም።
እሺ።
እሺ፣ እናመሰግናለን።
እና እ, እንትን ከኢንስታግራም አይቼ ነበረ ምዝገባ ለ YouTuber ኦች YouTuber መሆን ለሚፈልጉ ምናምን
YouTuber መሆን ለሚፈልጉ እሺ፣ ትምህርት እ, ኢንስታግራም ላይ ሆነ አይቼ ነበር።
እሺ፣ ይቻላል። የማፈልገው ነው እም፣ በኦንላይን ነው
አይ በምን መምጣትም ይችላል ምናምን።
መምጣትም ይችላል።
በአካል ቦታ የለም፣ በኦንላይን ግን ይችላሉ መማር
በአካል ቦታ የለም።
ምናምን። ይቅርታ።
በአካል አልችልም።
በአካል ቦታ ሞ- ሞልቷል፣ የለም።
እሺ በቃ በኦንላይን ኮርሱ በኦንላይን የሶስት ወር ኮርስ ነው። እሺ አባቴ፣ ኮርሱ የሶስት ወር ኮርስ ነው።
እም፣
አንድ ወር ከአስራ አምስት ቀን ነው። class video link የምንልክልዎት እሺ
በሳምንት ለሶስት ቀን ነው። ማክሰኞ፣ ሐሙስ፣ ቅዳሜ
እሺ
ከሶስት ሰዓት በኋላ ነው link ኡ የምንለቅ- የምንልክልዎት። link ኡ የሚያገለግለው ለ24 ሰዓት ነው። ከ24 ሰዓት በኋላ link ኡ ይጠፋል ማለት ነው።
እም፣ አጠቃላይ ትምህርቱ የሚሰጠው 20 ሰዓት ነው። ክፍያችን 15 ሺህ ብር ነው።
እሺ
መዝግቦት
እ፣ ይቅርታ ወስኜ ልደውል ተመልሼ ችግር የለውም። እሺ አባቴ፣ እሺ እሺ፣ እሺ።
መልካም ቀን። እሺ።